ይቅርታ ከቤት ቤት ነው የምደውለው።
እሺ በሶስተኛ ወር ነው የሚካሄደው ገና አሁን አንደኛ ወር ላይ አይደለን?
አዎ በቀን 21 በሶስተኛ ወር ላይ ፖላንድ ከኤስቶኒያ እና ግሪስ ከካዛክስታን የሚለው ጨዋታ ገና ነው ይቀረ በሶስተኛ ወር ነው የሚካሄደው እና ይጠብቁ።
fail አያደርግም ወረቀቱ?
fail አያደርግም። እሺ መልካም ቀን